አይደለም ራሱ ነው። ወይ በቅንፍ አረቀቀ። ሄሎ
ወይ ወይ ናሆም እንዴት ነህ? ሰላም ነው አለ አለ አሁን አሁን የላክልኝ ካሰራ አካውንት ምን ስፖርት የሚከፈት ነው?
እህ አዎ የስፖርት አዎ የለስፖርት ነው።
ሶስት ሱቆች ናቸው።
አዎ ሶስት ሾፕ ሶስት ሾፕ ማለት ነው።
አዎ የካሸር ኔም ልከልኛል። የቦታው ሰዎችን የቦታዎችን ስም አብረህ ላክልኛው።
እሺ እሺ ቦታውን ልላክ እዛው ስሙን አብረህ አብረህ ላክበት። እዛው edit አድርገው ወይ እሺ እሺ የቦታው እሺ